ልን ቤት ቤት
እንትን ነው እንዲለቀቅ ፈልገን አዲስ እምቢ እያለ ነጭ እያበራ
ትኬት ነው።
ትኬት እሺ አንዴ ጠብቅ።
እሺ ሰላም ሰላም አለን ሙካል ቢጫ ላንተ የለው ካርድ ከእኔ ጋር
እየጠር ሄሎ፣
አቤት።
እሺ፣ ሰላም cashier code ይነግሩና።
እሺ አስራ ሶስት ሰላሳ አንድ እሺ፣
ዜሮ ዜሮ ዘጠና ዘጠኝ
እሺ፣ እሺ። ዘጠኝ ተኩል የሚጀምሩ ጨዋታዎች ናቸው አብዛኞቹ ዛሬ።
እንደዛ ናቸው።
አዎ አብዛኞቹ እንደዛ ናቸው። አሁን ኒካስል ከኖቲንጋም እንደዚህ አይነት